ሄሎ
ሄሎ ሄሎ
አቤት አቤት። ጤና አቤት ይስጥልኝ።
ጤና ይስጥልኝ።
እ፣ እ፣ አብሮ ይስጥልኝ። እንዴት ሰላም ናችሁ?
ሰላም እንዴት ነው?
አ፣ እንትን ነበረ ከሱ ባለፈ ዶሮ አዝዤ እህ
እ፣ እና ስረከብ ጎደሎ ነበረ እህ እና አሁን አሁን ሳዝ በዚህ አምስት መቶ አዝዤ ነበረ። አምስት መቶዎቹ ገብተዋል። እኔ የሆነ በአምስት ሳምንታቸው ማለት ነው ተገቡ። አሁን እህ።
መቶ ሀምሳ ጃጅን እና ትንሽ የሞተም ነበረ
እህ።
አንድ ሀምሳ የሞተ ነበረ። ያን ቀረብኝ። አሁን ስምህን ንገረኝ።
ይመጣልኝ። አጋዥ ስምህን?
አወቀ አጋዥ አወቀ አጋዥ አወቀ።
እ፣ አጋዥ አወቀ አዎ እ፣ ስንት ነው ብዛቱ የቀረበ?
እ፣ በእንትኑ መቶ ሀምሳ
መቶ ሀምሳ ጫጩት ነው አዎ።
የገደለው። ቀሪ ያልኝ ብለህ እ?
ፈርመሃል document ኡ ላይ?
አዎ አዎ ቀሪ አለ ብያለሁ። አዎ እህ ፈርመሃል፣ ለዶክተሩም አሳውቀሃል።
አዎ
እህ እሺ እ፣ እሺ እ፣ እኔ እሺ።
ለሚመለከተው አካል አሳልፋለሁ። ተከታትዬም እ፣ ምን ላይ እንደደረሰ ደውዬ አስ-
እሺ እሺ መልካም ጊዜ ነው ለሽ እሺ